ሄሎ hello ሰላም ነው።
ሰላም ጤና ይስጥልን Best Bet
ያለሁት ነኝ ከድሬዳዋ ደቻቶ ስፖርት ትኬት እየሰራ አይደለም እንዴ?
ምን ሆነብሽ?
ትኬት አይቆርጥም deposit ብቻ ነው የሚያደርገው። ማለት ቤት ውስጥ አይገባም።
እሺ ቆይ check ላድርግልሽ።
እሺ
hello ሌላ እ፣ ሰርቷልሻው? እስቲ refresh አድርጊውና check አድርጊው።
እሺ እሺማ ሄርሜላ refresh